ጤና ይስጥልኝ ጉዳይ ሀና እባላለሁ። ምን ልርዳዎ?
ስራ ፈልገን ነበረ sister።
እሺ ሙሉ ስምዎን ይንገሩኝ?
ሙሉ ስሜ ሲፈን ዘውዴ እባላለሁ።
ማን አሉኝ? ይቅርታ
ሲፈን ዘውዴ።
ሲፈን ነው?
አዎ ሲፈን ዘውዴ።
አዎ።
እሺ እድሜ?
ሀያ ዘጠኝ
እሺ መኖሪያ አድራሻዎ?
ቡራዩ ክፍለ ከተማ።
እሺ እ ቡራዩ ከአዲስ አበባ ውጪ ነው አይደለ?
አዎ።
እሺ አሁን ላይ እኛ እየሰራን ያለነው አዲስ አበባ ውስጥ ብቻ ነው።
አሀ አዲስ አበባ ውስጥ ብቻ ነው።
አዎ
እሺ ወደዛ ከተቀየረንስ ወደ መኖሪያችን
ወ- ወዴት ወደ አዲስ አበባ የሚመጡ ከሆነ ግን እንድ- ደውለው መመዝገብ ይችላሉ።
ምን ምን ይጠይቃል?
ያኔ ሙሉ መረጃውን ደውለን የምናሳውቆት ይሆናል። አዲስ አበባ በሚኖሩ ሰዓት ይደውልንና ሙሉ መረጃውን ያኔ እነግሮታለን።
እሺ እሺ መልካም ቀን።
አይ መልካም ቀን